ሁሉ ስፖርት በኮምለር ነው።
አት እንትን ላይ deposit ብዬው አይቆርጥም ቴሌ ብር ላይ እና አያመጣም ፋይሉን።
ምንድን ነው የፈለጉት? deposit ነው
እ
deposit ነው የፈለጉት?
አይ deposit ላይ ገብቼ እም፣ amount ያመጣል። ከዛም በኋላ ደግሞ አይቆርጥም እና save ቴሌ ብር እየሰራ ስላልሆነ ነው።
ሲስተም ኮኔክሽን አይሰራም።
አዎ
ኦኬ እሺ።